ሀሎ ሀሎ ጤና ይስጥልኝ።
ጤና ይስጥልኝ።
አቶ አለነ ግርማይ አ
ከአርፌ ነበር የምደውለው። ሳምራይ ትባላለሁ።
እሺ ኪዩ እ ደውለው ከዚህ በፊት ሁለት ሺ ሶስት መቶ ሀምሳ ሰባት ብር አ
አመልክቶ ነበረ። በዛ ዙሪያ ወደ Hulu Sport አ አሁን ትልከዋል።
አዎ፣ አሁን ስለተስተካከለ ለማሳወቅ ነበረ።
እሺ በጣም ሁሉ አመሰግናለሁ ቤቴ።
እሺ ደንበኛችን Hulu Sport ላይ check ያደርጉትና ካልገባለት ብሩ Hulu Sport ን እንደተስተካከለና active እንዲያደርጉለት ያናግሯቸው። መጀመሪያ እሺ።
check አድርገውት።
እሺ እሺ ደንበኛችን እናመሰግናለን። መልካም ቀን።
thank you። እሺ